እሺ
ዛሬ ሰራዋል
አንዱ page እንትን ብሏል መስተካከል አለበትና መተህ እንድትወስድ ነበር። ዛሬም ክፍት ነን።
ኮንትራቱን okay።
አዎ፣ መታወቂያ እንትን አልተፈረመም። እ? አዎ ይዘህ ከመጣ እዚሁ ማህተም በአንዷ page ስለሆነች
okay፣ ዛሬ ላምጣው።
ትችላለህ። ክፍት ነው ዛሬ
okay፣ እስከ ማ- ከሰዓት ቆያላችሁ ወይስ?
አለ። እስከ ሰዓት አለ።
እሺ፣ እመጣለሁ በቃ።
በቃ እሱን አምጣው። አንድ ኦቨሩን ሰራው የስኳሩ።
እሺ፣ እሰራለሁ። ቀልዋለሁ።
እሺ፣ እሺ።
እሺ